ጤና ይስጥልኝ ጊዜ ኢትዮጵያ የደነኛ ባኮ ለመረዳ
ጤና ይስጥልኝ። አንቺ ነበር ጠቀሽኝ ነበረኝ። ቅርታ እንግዲህ አንቺ አልኩሽ።
ችግር የለውም ይንገሩን። እንትን ነበሩ ሶስት ዜሮ ሰባ ዘጠኝ ነው ዜሮ ዜሮ ነበር ያልኩሽ አይደል?
ለሌላ ተ- ነው የነገሩት ለእኔ እንደገና ይንገሩን።
እሺ ሶስት ዜሮ እሺ
ሰባ ዘጠኝ ዜሮ ስምንት ሰባ ዘጠኝ ዜሮ ስምንት
አምስት ሰማንያ ስድስት
አምስት ሰማንያ ስድስት አሁን ደውላልኝ ነበረ። ስልኳ ስትሞክረው አይታ
እሺ እሺ አንዴ ስልኳ ስደውለው የእሷ ስልክ አይሰራም። እሺ